ሄሎ ጤና ይስጥልኝ ላይን ሰላም ይስጥልኝ ላይን አዲስ እኔ ነኝ ገነት ከእሱ ጋር ገኒቱ ነኝ ሰላም ነው እውነሽ አገኒ እንላገነ እሺ፣ ይመስገን እ ኩዊክ ነገር እስቲ ያለች ስልኳን ቢያለኝ ማስቴ አለችው እሺ አንዴ
ማስቴ ገኒ ሄሎ ሄሎ መስቴ ስልክሽን ቢያለኝ ገኒ እ ስልክ ዮሴፍ አጠገብሽ ካለ meeting ላይ ነው ነው በቃ ነው።
እሺ እንትን የጀርመኑን accessible ላቸው ልልሽ ነበረ እ ቤትን ጠይቋት አይ accessible እሱ አዎ ከዛ ሌላ ተጨማሪ ነገር ደግሞ እ ጠዋት እንዳለው ከሆነ አይመስለኝም ስዊድንም ተጀምሯል አይተሽዋል አይደል? የላክልንን ዮሴፍ እንትን ላይ እ ምን ላክልን?
ቴሌግራም ቴሌግራም ላይ ልኮ ነበረ የቲክቶክ link እና ስዊድን አሁን በጣም በአስቸኳይ እኔ አንቺንና ኢማንን ማለት ነው assign አድርጎን ነበረ እንድንሰራ ማለት ነው በአስራ አምስት January expired ያደርጋል የስዊድኑ እ ከዛ ደግሞ እሱን apply ከተደረገ በኋላ ነው ለ scholarship ኡ የሚደርስ በምንድነው Feb- በ February ላይ የሚሞላ scholarship አለ ስለሱ የሚያትት እንትን ነው link ነው ከዛ ዛሬ አሁን የመጣ አዲስ colleague አለ ብዬሽ የለም ከዛ እሱን specifically ለዚህ ጉዳይ ይመስለኛል አሁን assign ያደረገው ጠዋትም እንደዛ ነው ያለኝ focus አድርጋችሁ ጣሊያን ላይ ስሩ እ እስራኤል ነው የሚባለው ግሪክ እሱ ደግሞ የስዊድኑና የጀርመኑን handle ያደርጋል ነበር ያለኝ እና ይችንም ነገር confirm አድርጊ ልጅ ፈልጌ ነው
እሱ ጋር እንሂድ በቃ እና አይ እ ተከፋፍላችሁ proceed አድርጉ የሚል ደግሞ ከሆነ አብረሽ እንትኑ board ኡንም assign አድርጋቸው ማን ነው accessible አድርግላቸው በይው
እሺ እሺ በቃ እሺ dear እና እዩ እስኪ እሺ link- ገኒ እ እ link ኡን እዩ አልኩኝ dear link ኡን እዩ እሺ፣ በቃ እሺ፣ እሺ ገኒ።
እሺ ዲር ቻው እሺ